ያሬዳዊ መዝሙር ሀያ ሶስተኛ ወልዶ መድህነ ንሰብክ መዝሙሩ የሚዘመርበት ወቅት ስብከት በሚባለው ሰንበት በመጽሐፈ ድጓ መዝሙሩ የሚገኝበት ገጽ መቶ ስልሳ አምድ አንድ ቤቱ ስራዩ ሀሌታው በሁለት መዝሙሩ እስከ ሀሌታው ይቀጥላል። ሃሌሉያ ሃሌሉያ ወልዶ መድህነ ንሰብክ ዘእም ቅድመ ዓለም ሃሎ ወልዶ መድህነ ንሰብክ አክሊለ ሰማይት ሰያሜ ካህናት ወተስፋ መነኮሳት ወልዶ መድህነ ንሰብክ ወልዶ መድህነ ንሰብክ ምልጣን ዘእም ቅድመ ዓለም ሃሎ ወልዶ መድህነ ንሰብክ አክሊለ ሰማይት ሰያሚ ካህናት ወተስፋ መነኮሳት ወልዶ መድህነ ንሰብክ ወልዶ መድህነ ንሰብክ